የቀረበ ፍቅር ትዝ ባለ ጊዜ በጨረቃ ገረብ ይሰማል ትካዜ በብዛት ይገኛል ፍቅር በየአይነቱ የገረመ ፍቅር አቤት ደስ ማለቱ ማሰብም ይኖራል ማስተዋል አርቆ የከረመ ፍቅር መያዝ ነው አጥቆ ወዳው የሚበራ ወዳው የሚጠፋ የወረት ፍቅር ነው የፍቅሮች ከርፋፋ የገረመ ፍቅር ትዝ ባለ ጊዜ መጨነቅ አይቀርም ይሰማል ትካዜ በብዛት ይገኛል ፍቅር በየአይነቱ የገረመ ፍቅር አቤት ደስ ማለቱ የሰው ልጅ ሲከፋ ትካዜው ሲበዛ የከረመ ፍቅር አይደለም የዋዛ ለእኔም ይሻለኛል ለአንቺም ይበጅሻል የከረመው ፍቅራችን እንዴት ይመስልሻል የከረመ ፍቅር ትዝ ባለ ጊዜ መጨነቅ አይቀርም ይሰማል ትካዜ በብዛት ይገኛል ፍቅር በየአይነቱ የከረመ ፍቅር አቤት ደስ ማለቱ የገረመ ፍቅር ትዝ ባለ ጊዜ መጨነቅ አይቀርም ይሰማል ትካዜ በብዛት ይገኛል ፍቅር በየአይነቱ የገረመ ፍቅር አቤት ደስ ማለቱ እንደኔ ከሆነ አንቺ ነሽ ምርጫዬ በፍቅር ዓለም ላይ የመጀመሪያዬ ቃል ኪዳኔን ላድስ አንቺም ቃል ግቢልኝ እስከ መጨረሻው እንደማትለይ የገረመ ፍቅር ትዝ ባለ ጊዜ መጨነቅ አይቀርም ይሰማል ትካዜ በብዛት ይገኛል ፍቅር በየአይነቱ የገረመ ፍቅር አቤት ደስ ማለቱ የገረመ ፍቅር አቤት ደስ ማለቱ የገረመ ፍቅር አቤት ደስ ማለቱ የገረመ ፍቅር አቤት ደስ ማለቱ የገረመ ፍቅር አቤት ደስ ማለቱ የገረመ ፍቅር አቤት ደስ ማለቱ የገረመ ፍቅር አቤት ደስ ማለቱ የገረመ ፍቅር አቤት ደስ ማለቱ